ሄና ሰላም ጤና ይስጥልኝ እንዴት ዋልሽ?
አለ እግዚአብሔር ይመስገን። ሰማንያ ሶስት ሰላሳ ሰባት ላይ ደውለሽ ነበር።
አዎ እሺ
ከሰር ለ service አምተን ነበረ እንትን ማሽን እሺ
ምን አልመጣም። memory እንትን ብሎ ይቀየር memory አልመጣም፣ ገና እየጠበቀ አልመጣም ነው።
እስካሁን?
አዎ፣ ታዟል፣ እየጠበቀ ነው።
እሺ እሱ ልጠይቀኝ።
ሲያርቴ ነው ማሽን ነው አዎ ውሃ ሰማይ በጥቁሩ
አዎ እሺ፣ አልመጣም፣ ገና እየጠበቅን ነው። ሲመጣ እኛም እንደውላለን። አንቺም በአስራ አምስት ቀን ወይ በወር አንዴ እየደወልሽ check አድርጊ።
ጥሩ እሺ፣ ማ አመሰግናለሁ።
እሺ